hello ጤና ይስጥልኝ።
ጤና ይስጥልኝ።
ሀሚድ ነኝ ከቤስት ቤት
እህ?
ሀሚድ ነኝ ከቤስት ቤት በቴሌግራም እህ?
ላይ ከቤስት ቤት አዎ ቤት ቤት ኦ ሀሚድ እሺ እ፣ እሺ።
እና አዎ with- withdraw አድርገህ ነበር ወደ ሶስት መቶ አስር አዎ ሺህ ብር አይደል?
አዎ እና ሶስት እ፣ መቶ ሀያ በ- ሺህ አካባቢ ነው አዎ ስትቆጥረው አሁን አዎ አስር okay አስር አስር አዎ ስለሆነ ትንሽ ያሰለቻል።
ችግር የለም። አዎ እና አሁን አሁን አሁን ወደ ቴሌ ወደ
አዎ ገብቷል።
አዎ ወደ እ፣ ዳሽን ግን ያደረኩት ያልጋ አዎ
ወደ ልነግርህ ነው ዳሽን እኮ ባንክ ልነግርህ እሺ ነው። በቻፓ በኩል withdraw ያደረግከው አንደኛውን confirm አድርጌልህ የቆየ ነው እና እ ሌሎቹም እንደዛው ነው የሚሆኑት። እ፣ ቻፓ ላይ አሁን ትንሽ እ፣ transaction ኦች እየቆዩ ነው delay እሺ ስለሚያደርጉ እሺ reverse ላድርግልህና ወይ ወደ ሳንቲም እሺ Pay አዎ reverse አድርገህ reverse አድርጎና በሳንቲም Pay አድርገው በቃ እና አንዱ እሺ አስር ሺህ ብር already processing ያለ ስለሆነ እሱን መመለስ አልችልም።
ችግር የለም ችግር የለም በቃ እሺ እንደዛ እሺ አድርግልሃል። እሺ thank you thank you brother እሺ thank እሺ you ችግር የለም። እሺ thank you እሺ